ጤና ይስጥልኝ ሄሎ ቪዛ ሚልክ ነኝ። እባክዎ ማየት ብዙ ሰው መረጃ ልስጦ። ሄሎ ሄሎ እሺ
በታገስ ደህና ነው ደህና ነው። አንቺ ደህና ነሽ?
ደህና እግዚአብሔር ይመስገን። ደንበኛችን
የስራ ቦታ ላይ ባህላት ደወለ ስራ ቦታ ላይ ነው።
እሺ፣ እርስዎ ኖት የደወሉት ደንበኛችን። የምንረዳዎት ነገር አለ?